ጤና ይስጥልን ችብችብ።
ሰላም። ትላንት አዝዤ ነበር እና እሺ ያልመጣልኝ ዕቃ አለ።
በዚህ ነው order ያደረጉት?
ያው ምን ነበር ያልመጣም?
ፓስታ አዎ ፓስታ warehouse እጥረት ስላጋጠመን ነው።
እና መቼ ነው?
ነገ ከነገ ወዲያ ሊገባ ይችላል። ያው በሚገባበት ሰዓት እንልክሎታለን ወይስ refund እናደርግሎት?
አይ ስኳርም አለኝ እና ስኳር ስኳርም- የለንም።
ሰው ናያልኝ የለንም ስል እና እሑድ ይገባል ሰኞ እንልካለን ነበር ያላችሁ።
አዎ ነገ ከገባ ሰኞ እንልክሎታለን፣ ካልሆነ refund ነው የምናደርግሎት። በአስራ ዘጠኝ order ያደረጉት ነው አጠቃላይ አዎ።
አምስት ኪሎ።
አዎ እሺ ነገ ከገባ ለሰኞ እንልክሎታለን፣ ካልሆነ ያው አሳውቀኑት refund እናደርጋለን።
okay። እ፣ ነገም ላይገባ ይችላሉ።
አዎ ያው እርግጠኛ ሆኜ እርግጠኛ ሆኖ ልነግሮት ነበር ያወራው።
አልችልም።
የዛን ቀን ያለኝ ልጁ እርግጠኛው ነው እሑድ ይገባል refund አድርግልኝ እንደውም ስለው አይ እሑድ ይገባል ምናምን እርግጠኛ ነህ ስለው አዎ ስላለኝ ነው refund ማይል ያስደረኩት።
አዎ እስካሁን እና- ግን አልገባም። አቅራቢያችን ይሄ ፓስታ ነገም ላይ ላይመጣልኝ ነው ማለት ነው?
አይ ነገ ይመጣል ፓስታ ያለኝ ነገ ይገባል።
ይገባል ነው ገና አዎ እ፣ ምክንያቱም accept እኮ ተብሏል አይደል? ኮድ ደርሶታል።
ከወደ አልደረሰም።
አ፣ አልደረሱትም። code ም accept አልተባለ። okay እስቲ። አዎ ግን እዛ accept- የስኳሩ ነው የደረሰኝ የፓስታ አልደረሰም።
አይ እንደውም የፓስታው accept ተብሏል።
እም፣ assign ሁላ ተደርጓል። ግን warehouse ስላለቀ ነው እንጂ ያልወጣው የስኳሩ ነው accept ያልተባለው።
እም፣ እንደውም የስኳሩ እኮ ደረሱት የደረሰኝ።
በአስራ ዘጠኝ order ያደረጉት እዚህ ጋር እኔ system ላይ ያየሁት ነው።
እም፣ እሱ accept አልተባለም። ፓስታው ግን accept ተብሏል።
እም፣ ፓስታውን ግን እንልክልሃለን። አሁን ይሄኛውን እስከ ሰኞ የሚታገሱ ከሆነ maybe ከገባ እንልክሎታለን። ካልሆነ refund ላይ ላስገባሎት ዛሬ ተመላሽ አይ፣ በጣም ስኳሩ።
የፈለኩት። እም፣ እሺ ስለዚህ እንዲመጣ በቃ ነው እስከ ሰኞ የፈለኩት።
ይታገሱን።
እሺ፣ ፓስታው ግን እሺ።
ነገ ሲገባ ነገውኑ ሊመጣ ይችላል።
አዎ አዎ እንልካለን።
አዎ check ላድርግ።
አዎ check ያድርጉ።
እሺ።
እሺ እሺ መልካም ምሽት።